ምን ሺ ነው አንተ? በስመ አብ የሀገር account ነው ያለው ገብርኤልን ማርያምን ኧረ hello ሄሎ እ ጤና ይስጥልኝ።
ጤና ይስጥልኝ።
ከቤት ቤት ነበር የምደውለው።
እሺ እሺ ስምንት መቶ እና አምስት መቶ deposit አልተደረገልም አይደለ?
አዎ እሺ ከብዙ በብዙ account ነው እያናገርከኝ ያለው።
የኔ ብቻ አይደለም እኛ group የኛ ቤተሰብ እንደዛ ነው ምላክ ቁጥ የ- እሺ አውቀናል። ብር ከቴሌ ብር ወደ ቻፓ ተደርገው የነበሩ በቻፓ ወደ ቤት ቤት ተደርገው የነበሩ transaction ኦች አልገቡም። እሺ ትናንትና ያንተ ብቻቸውን የሁሉም customer ኦች ነው ያልገቡት። አሳውቀናቸው ለቻፓ ይስተካከላል ብለውናል። ተስተካክሎ ም።
እንዳለቀ ይገባላል። እሺ ሁሉንም እሺ ስም በቃ ልከናል። እስካሁን ያልገቡት customer ኦች በሙሉ ተልኮላቸዋል። ይገባላል። እሺ እሺ በቃ በተደጋጋሚ አትላከው።
እሺ እሺ